መሰረተለት ታዘዝ በሙሉ እያለ መኖር ነው። አስራ ስድስት ዘጠና ሶስት አስራ ስድስት ዘጠና ሶስት
አስራ ስድስት ዘጠና ሶስት አዎ ምን ሆነብህ አንተ የመገናኛ ወር ደረዋ ስጭልኝ በእግዚአብሔር እ እ የመገናኛ
አይሰማኝም ድምፅህን ከፍ ታደርገው የመገናኛ ወር ደር ነው
የመገናኛ ኦርደር ነው ሌላ ኦርደር ይዘሃል ከቤት አይ መስሎኝ
እንዲወጣልህ ነው እ
እሺ አንዴ እስኪ ከፍትልኝ ጠብቀኝ እሺ መስመር ላይ አትዝጋው እሺ አይሰማም ምናምን እያለኝ ነው። መልሼ ልደውል አለኝ። ልጁ ሙታ ብለኋለሁ።
ፉአድ አስራ ስድስት አስራ ስድስት ምግቡን ምግብ ቤት መልሰውና መልሻለሁ ብለህ አሳውቅሽ ሰራለህ ሄሎ በቃ እንደዛ ከሆነ አድርሰውና ስጨርስ ደውልልኝ እሺ?
አመሳት ኤርሚ አቤል እምር ስራው ታብላት አረ በእናትሽ በእናትሽ እኔ ማስወጣት አልችልም አቤል አረ ኤርሚ ባበር
ድጋሚ መጠየቅ አይቻልም እኛ ጋር እሺ ስራው
እሺ ፒኑን አስተካኪ በእናትሽ
አየዋለሁ እሺ
እና ሸዋሮች